Hello በጣም order ይዤ ነበርና pin አድርግልኝ እንትን ነው ኪሎ ሜትሩን አይተ
ስንት ነው order number ኡ?
order number ሀምሳ አራት ሰላሳ ሶስት ኪሎ ሜትሩን አይተ pin አድርጊ ከቦሌ ባልደራስ ነው። የዝናቡም እያሰበ ነው።
ማን ነው ስምህ?
ብሩክ ነኝ ብሩክ አለማየሁ ሀምሳ አራት ሰላሳ ሶስት
ይላል ብሩክ።
እሺ ሀምሳ አራት ሰላሳ ሶስት ቢሮ ነው ሁለት